Hello ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። እባኮ ምን ልርዳዎ?
ሰላም አመሸሽ ራሄል።
እግዚአብሔር ይመስገን።
ጄኒ ያለሽ ላስቸግርሽ፣ አካሉን እሺ።
አወያት እሺ እሺ
ሄሎ
Hello አለን ጄ እንዴት ነሽ?
አለን እግዚአብሔር ይመስገን።
ይሄ weekend በቃ ለእኔ ያልሆነም እባክሽ እም፣ እንትን አቋረጠ እንዴ?
እ አቋረጠና እሺ
እንትን እ፣ እስቲ ይኸው ማለት resume እንትን እ፣ ኔትወርክ ምናምን መሰለኝ
እስኪ resume እስቲ ቆይ አዘጊው አየሽ እ፣ አዎ እንደዛ ነው ሪ- የሚሆነው።
resume ስትዩ አየሽ አይሄድም።
እም፣ okay busy ነው እንዴ? ነበረ ይሰራ ነበር እኮ አሁን አሪፍ እየሄደ ነበረ።
እኮ ጥሩ እየሄደ ነበር። እኛም እንደው እስከ ሁለት ቢ- ቢ- ቢጨርስልን ብለን እም፣
አስቸጋሪ ሆነ እንደ እኮ ጄ።
አዲስ ላስጀምረው ወይ ታዲያ ወይስ እንዴት እናድርግ?
ኦ፣ እንደ አዲስ ረጅም ሰዓት ነው ጄ። በቃ እዚህም ስለሚወጣው አማፊ ላይ ነው ያለሁት ቦሌ መድኃኒዓለም።
አዎ እንትኑን እ፣ በአንቺ ጋር ባልፍ ጄ፣ ምን በአንቺ ጋር በቢሮ ባልፍ እሺ flash ይዤ ነበር። አንድ አፍታ ወጥተሽ ተቀብለሽኝ flash ላይ ማድረግ ትችያለሽ እንዴ? እኔ ማታ ቤት ልሞክረው
እም፣ ነው እ፣ ስለመሸ አስቸጋሪ okay ነው።
አይ እንደዛ ሳይሆን እኔ የለኝም እንጂ ፋይሉ ይቻል ነበረ። ግን እቺ setup ኦ የለችኝም እኔ ራሱ
ቴሌግራም ላይ ላከልኝ ተስፋዬ
እ፣ link ኳን ነው download የምትደረገው እ፣ እስኪ ቆይ እኔ ጋር ካረገው ልሞክረው እንዴ ማለት እኔ ጋር ካረገው እንደ አዲስ ላስነሳው ልሞክረው እንጂ እኔ የለኝም setup ኡ እቺ compress ሊሆነች አለች አይደለ አሁን እዚህ ጋር ልናረጋት የነበረው እ፣ እስኪ ቆይ እኔ ጋር እሺ ካለኝ extract ሳላረገው ላስቀምጠው
እስቲ ሞክሪውና ማለት እኔ ጋር down እኛ ጋር እኛ ኮምፒውተር ላይ download ላርገውና አ ከአንቺ ወደ እኔ ፍላሽ በ flash ነው
እስኪ እሱን አንዴ ሞክሪው እንጂ ጄ፣ በቃ ይሄ አሁን አይሆንም። እንደገና አሁን ይሄ ሁሉ አሁን ራሱ ስንት ሰዓት እንደፈጀ አውቀሽዋል።
እም፣ አስቸጋሪ ነው የሚሆነው እነሱም ሁለት ሰዓት ስለሚዘጉ።
እስኪ ቆይ download አርግና ወይ ልንገርክ ትንሽ ቆይቼ እስኪ ትንሽ ቆይተሽ already እያለቀ ነው ያ እንትን ነው ትንሽ አስቸጋሪ ሆነው እኮ የዚህ box ኡም እየሰራ ነው እንደዚህ ጎን ለጎን አዎ አንድ ላይ ነው ያረኳቸው እኮ እም already ቪውክስ አልቋል። የሆነ load እያደረገ ነበረ።
እም እሳይዋለሽ ታዲያ ማለቁን
እሺ ይቻላል። accept በለኝ ነው።
እ፣ እሺ ላኪዋ እሺ እሺ እሺ
እሺ accept ብዬሻለሁ። ይኸው እስኪ ጄ እሺ እሺ እሺ በቃ አያለሁ። እሺ እሺ ስለዚህ ያንን ስንት ደቂቃ ልጠብቅሽ? ምናልባት progress ኡን አይተሽ እንድትደውይልኝ እስኪ already እያደረኩት ነው አሁን
እም እናንተ ኢንተርኔቱም የተሻለ ስለሚሆን እ ሊሆን ነው ልንገርህ። ቀጥታ ኮፒ ለማድረግም አይከብድም።
እኮ አንቺ ጋር ካወረደልሽ ወደ flash አድርገሽልኝ okay እሺ እኔ ቤት ሁለቱም ላይ ጭኜ እንትን ትያለሽ።
እሺ እሺ እሺ ሰ- ስለዚህ አንድ አስ- አስራ አምስት ደቂቃ ሀያ ደቂቃ ወይስ አዎ ጠብቀኝና እደውልልክ። እኔ እደውልልሃለሁ። ችግር የለም። already እየሄደ ነው ያለው።
okay እጠብቅሻለሁ። እሺ እሺ እሺ የ SB box ኡ እየሄደ ነው።
አዎ
ስለዚህ ይህን እንጠብቀው፣ ያንን አንንካው አይደል?
አትንኩት። አዎ ችግር የለውም። ካላችሁ አትንኩት። አዎ okay እሺ እሺ እሺ እሺ